ከሳንተዝ ጋር ሄሎ hello።
እሺ እናት ሞክሬው ነበር።
እሺ
አስታውሰሽኛል ብዬ አስባለሁ።
ሳ- አሁን ሰራልዎት?
አይ incorrect password ይላል ለብዙ ጊዜ።
እንዴት password መጥተውልት ነበር?
አዎ sign in አደረግኩኝ።
አዎ
information ን ከሞላው በኋላ sign in አደረግኩኝ። ከዛ ስልክ ቁጥርና password ህን አስገባ አለኝ።
አዎ
ከዛ እንዳልሳሳት screenshot ሁላ አድርጌ ነበር ያስገባሁትን password።
አዎ።
ምንም space ሳይኖረው ምንም space ሳይኖረው incorrect password ይላል።
ደጋግሞ ሞክሮታል።
sign in ስለው እ ደጋግሞ ሞክሮታል። እንትኑ በደንብ እንትኑ እያስገቡ password ኡ
አዎ እንደሱ ሞክሬ ነበር። ምናልባት lock ያደርጋል application ኡ ወይስ okay። አይ አያደርግም። ትንሽ ቆይተው ወይም update አድርገው እንደገና ይሞክሩት።
እኮ አሁን እኔ አ፣ እንትን ላይ ገብቼ Play Store ላይ ገብቼ ነበርና አዎ የ update ምልክት አያመጣም። uninstall አደረግኩት ያወረድኩትን ቺፕቺፕ application አዎ እንደገና install አደረግኩት አ- update አድርገኝ አይልም።
okay። አይልም update አዎ update እንትን የለውም option የለውም።
okay። ወይም ትንሽ ቆይተው ወደ በኋላ ይሞክሩት።
እሺ፣ እሺ፣ አዎ ካልሆነ ይደውሉን። እሺ እሺ።